ይስጥልኝ ጉዳይ አናባለሁ ነው
Hello ሰማት አይደለም።
ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
እንትን ስራ ፈልጌ ነበር።
እሺ ሙሉ ስምዎን ይንገሩኝ።
እሺ ትህትና ሞላ ዘለቀ።
እርሱ ነው ወይስ ለሌላ ሰው ለማስመዝገብ ነው?
ለሌላ ሰው ነው፣ ለሌላ ሰው።
እሺ እ ወይ ስራው የምትፈልገዋ ልጅ እንድትደውል ያድርጉ። እ ብዙ የምንጠይቃት ጥያቄዎች ስላሉ እሺ እ ከእሷ ጋር ወይ ያገናኙኛል።
እ እሷ የምትደውል ላድርጋት?
እሺ ያው ይሄን ስልክ ቁጥር ይስጧትና እሷ እንድትደውልን ያድርጉ።
እሺ ሌላ ተጨማሪ ይሄ ማለት ለእኔም ከታ ካለ በትርፍ ሰዓት የሚሰራ ስራ ካላችሁ
እሺ እርስዎ መመዝገብ ይፈልጋሉ?
አ
እሺ ይንገሩኝ የእርስዎን ስም።
ስሜነ ስጢፋኖስ አድማሱ ስሜነ
ስጢፋኖስ አድማሱ
እ ይቅርታ የአባቱ ስም አልሰማውም።
እስጢፋኖስ እስጢፋኖስ። እሺ አ
እሺ እድሜው ስንት ነው?
እድሜ ሀያ አምስት
እሺ መኖሪያ አድራሻው
እዚው ሃምሳ አራት
ወዴት አካባቢ ነው?
እ ሙገር ሲሚንቶ አካባቢ ማለት ነው። ድሮ ይወርስ ወይም እዚህ ጉተራ እዚህ ኦላ ጉተራ።
ማዲያ ጋር ጎተራ ነው አይደል?
አ
እሺ አሁን በደወሉ ስልክ ቁጥር ይገኛሉ።
አ
እሺ መስራት የሚችሏቸው የስራ ዘርፎች ይንገሩኝ።
እ ማለት ያ መረጃ መሰብሰብ ወደ ኮምፒውተር ማስገባት፣ እ ረዳት የሂሳብ ሰራተኛ፣ እ የ human resource ሰው- ሰራተኛ መቆጣጠርም እችላለሁ።
Okay
እ በቃ እንደዚህ አይነት ተመሳሳይ ነገሮች እሺ ስለ ጉዳይ ከየት ሰሙ?
እ እ ስለ ጉዳይ መረጃ ከየት ሰሙ?
አ፣ እዛው ሳልፍ ነው ለባለፈው አይቼው ነበረ። ስልካችሁ ጠፍቶብኝ ነበረ። አሁን ደግሞ እንደገና ግን አገናኛልኩት።
እሺ እዚያ ሙሉ ሳልፍ- መረጃዎት ሙሉ መረጃው ተሞልቻለሁ። ወደ ስራ ገበያ ለመግባት አንድ ቀን ቢሮ መምጣትና orientation መውሰድ ስላለቦ ቀጠሮ ለማስያዝ እንደውሎታለን። በተጨማሪም የተለያዩ የስራ ዘርፎች post የምናደርግበት ቴሌግራም ቻናል አለን እና ቻናሉ እንዲቀላቀሉ link ልክልዎታለሁ።
እሺ፣ ቻ- ቻናሉን ላኪልኝና join አደርጋለሁ። ችግር የለም።
እሺ እሺ መልካም ቀን።
እሺ